ተዛግኛት ወይ ሲይዛት ገባ። Hello ሰላም ጤና ይስጥልን። ቤተሰብ ሰላም ነው?
እሺ፣ ምን ነበር?
ብድር አድርጌ ነበረ ትናንትና ወደ ሁለት ሁለት መቶ ብር ብድር አድርጌ ወደ አቢሲኒያ በዚህ ስልክ ነው?
አይደለም አስራ አራት ስልሳ አራት ነው የሚለው ያችን ቁጥሩ ልንገርሽ ስልሳ አራት አስራ አራት
ዜሮ ዘጠኝ አስራ አራት ስልሳ አራት ስልሳ አራት ሰላሳ አራት ዜሮ ሁለት
ስንት ብር ነው ያልከኝ?
ሁለት ሺህ ሁለት መቶ ብር ወይ ሁለት ሺህ ብር ወይ ሁለት ሺህ ሁለት መቶ ብር ማታ ነው ያደረኩት።
እሺ፣
active አድርግልኛ ሊል በሊል እሺ፣ እንዴ ጠብቅ
ገንዘብ ማለቀ በእናንተ ነው እ አስጠርቅ እሺ
እሺ፣ ሁለት ሺህ ብር ነው process ላይ ስለሆነ ነው። ለቻፓ አሳውቅልሃለሁ። ይገባልሃለሁ አሁን እሺ እስከ ስንት ትገባልኛል?
ይገባል። አሳውቅልሃለሁ። እንደዚህ ማለት አልችልም፣ ግን ያስገቡልሃል።
አሁን አሳ- አሁን አሳውቂልኝና አሁን መጪው አስፈልጌ ነው።
አዎ አሳውቅልሃለሁ አሁን።
እሺ በቃ እሺ፣ መልካም ቀን